ጤና ይስጥልን። አይን አዲስ
እንዴት ዋልሽ? ሰላም ዋልሽ?
ሰላም ሆኖላ።
እዚህ ቴሌግራም post አይቼ ነበረ እሺ
UK የሚለው ማለት ነው።
እሺ
ስለ እሱ እንድታስረጂ ነው። no interview visa ይላል እና look process ይላል እና እሱ እንድታስረጂ ነው።
አዎ interview የለውም እሺ
document ነው የሚገባው። ያው ከ acceptance በኋላ document ነው የሚገባው።
ማለት መ- መጀመሪያ apply አርጋ ለዩኒቨርሲቲ ነው apply የምታደርጉት ከዛ በአንድ ቀ- በአንድ ሳምንት ነው የሚደርሰው ማለት ነው acceptance ኡ።
አዎ acceptance ቶሎ ነው የሚልኩት። ያው ከዛ በኋላ ግን ቪዛ process ነው። የቪዛ process ደግሞ እንዳልኩት document ነው የሚገባው። ግን አጠቃላይ እንትኑን እልክልሃለሁ ቴሌግራም ላይ hi በለኝና አርባ ሁለት ቤቱ ላይ ብሮሸሩን
እንትን እንትንሳ ምንድነው GPA ምናምን በጣም ይጠይቃሉ። ምንድን ነው እንዴት ነው?
ያው አንዳንድ ቦታ interview ሊኖረው ይችላል። እንደ no ትምህርት no GPA GPA cumulative GPA
ምን አልከኝ? ድምፅህ ራቀ።
GPA ውጤት ውጤት ውጤት የዩኒቨርሲቲ ውጤት ነው ማለት አንደኛ ለምንድን ነው ለ bachelor's ነው ለ master's?
master's
ለ master's ከሆነ ከ three በላይ ቢሆን ጥሩ ነው።
okay እንደዛ ነው የሚያስፈልገው።
አዎ እሺ ስንት ነው የእናንተስ እንትን እዛው ላይ ትልክልኛለሽ አይስልሽ?
እሺ ልክልሃለሁ። hi በለኝ እና አርባ ሁለት ቤቱ ላይ ብሮሸሩና payment ኡን አንድ ላይ ልክልሃለሁ።
እሺ እሺ